በምን እጽናናለሁ ከሌለኝ በምን ልበርታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ በምን እጽናናለሁ ከሌለኝ በምን ልበርታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ ሸክም ለከበደ ማረፊያ ነህ እጅግ የቀለለ ቀንበር ያለ ፍቅር ነው የሚያስማራኝ በለምለም መስክ ያቆመኝ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ቸር አምላክ ይሁንህ ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኝ በምን ልበርታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ ጨለማን አላውቅም በጉዞዬ በሕይወቴ ሁሉ ነመርዬ ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገርን ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገርን ቸር አምላክ ይሁንህ ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኝ በምን ልበርታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ ማቀርቀሬን ሰበር ካልኩኝ ገና በርትቼ ተራምርኩ እንደገና ቃል ኃይሌ የሚያጸናኝ ማለት ላይ የተከልከኝ ቃል ኃይሌ የሚያጸናኝ ማለት ላይ የተከልከኝ ቸር አምላክ ይሁንህ ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኝ በምን ልበርታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ እንባ የታበሰ ስታጽናናኝ ድል የሆነው ሆኗል ስትረዳኝ በጠላቴ ፊት ሞገስ ሆንክኝ ለባሪያ ድል ሰጠኸኝ በጠላቴ ፊት ሞገስ ሆንክኝ ለባሪያ ድል ሰጠኸኝ ቸር አምላክ ይሁንህ ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኝ በምን ልበርታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ በምን እጽናናለሁ ክል የለኝ በምን ልበረታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ